ሄሎ ሄሎ አባት እሺ እህቴ እ፣ አላለቀም። እሺ
አላለቀም ያው ሮብ ዕለት አይደለ ያስገባኸው?
አዎ ግን እንትን እዛ ለእናንተ group እንትኗ እየዋለች እ፣ ሪ- reminder ይዛ ነበር
እሺ ምንድን- ያው እዛው እ፣ ላይ እኮ ነው መረካከቢያ form ላይ ነው ወይም አስቸኳይ ወይ urgent ም የምትልበት።
አዎ ግን አዎ ለዛ እኮ ነው ለምን እጅ በእጅ ስለማንጠቀም እ፣ እ፣ ብያት ችግር የለም እኛ እንጨርሰዋለን ግን አዎ።
ገቢዎች ይኸውልህ፣ ከፈረሙት ማክሰኞ ሰኞ ጠብቀናቸው ነበረ ገቢዎች። ማክሰኞ ነው የመጡት።
አ፣ ማክሰኞ ደግሞ ፈርመው ያሉትን በብልሽትም በእድሳትም የገቡትንም maintenance አድርገው ፈርመው ነው technically check አድርገው ነው የሚወጣው የሚወጣው ማለት ነው ማሽን።
okay ስለዚህ አንተ ደግሞ ሮብ ስላስገባ ሮብ ደግሞ ዛሬ ድንገት maybe ድንገት ከመጡ ዛሬ ካልመጡ ደግሞ ወይ ሰኞ ነው የሚመጡት። ነገ oh።
ግማሽ ቀን ስለሆነ ነገ አይመጡም።
እንጂ አብዛኛው በእናንተ በኩል አልቋል በእኛ በኩል አልፎ technician ኦች ሁሉ ሰራርተውት አልቋል። የእነሱ ብቻ ፊርማ ነው የምንጠብቀው።
እሺ ስለዚህ እሺ።
ትደውሉልናላችሁ ወይስ እንዳለቀ እኔም እደውልልሃለሁ፣ ችግር የለም።
እሺ thank you ማሜ እሺ